የት ነበር ያለችኝ? ጋርመንት ነው።
አዲስ አበባ።
ሄሎ ሱል ሄሎ።
ሄሎ አቤት አቤት።
ወይ እኔ የምልህ ወይ አለም የምትባለዋ customer ወደ ጋርመንት
እሺ።
ዛሬ ይወጣላ አሳይን አስራ ሁለት ኪ- ተብሏል።
አስራ ሁለት ኪሎ እንትን አ፣ አዎ አዎ አዎ ይወጣል።
አይ ማታ ባይወጣስ
ባይወጣስ እ
ከወጣ በኋላ ማለት ባይወጣ- ይቅርብኝ አይደለም ይቅርብኝ፣ እኔ 39 ብሩ ነው የምፈልገው ብላ ሌላ group ላይ በ39 order አድርጋለች እና
okay ይመለስ ነው።
መስጠት ስለሆነ አዎ ይቅርብኝ እያለች ነው።
እሺ ሰው ሄዶ ከሚመለስ ባይወጣ ይሻላል።
እሺ እሺ። ያው እሺ።
ጭኖት ነበረ ሊወጣ ነበረ። እኔ በሆነ ምክንያት ነበር ያስቀረሁት።
እ፣
ላስመልሰው ቆይ። እሺ አዎ ይመለስ በቃ። እሺ፣ እሺ፣ እሺ እሺ።
ሰው-